hello ሰላም ጤና ይስጥልን Best Bet
ሰላም ናቸው።
አለን አለን ሰላም ነው።
ጤና ይመስገን። ደንበኛቸው ነው።
እሺ
እንትን ምንድን ነው Aviator software ኡ ተቀየረ እንዴ ወደ Aviator X?
እ አቫተር አዎ።
okay ብቻ አቫተር አልገባም ምትለዋን አጣሃት?
አዎ የለም አዎ እኮ።
update እየተደረገች ነው።
እ?
update እየተደረገች ነው። ትንሽ ጠብቃት።
አሀ እንጂ ይኖራል ማለት ነው።
አዎ አይ ይመጣል አዎ።
ይመለሳል።
አ እሺ አመሰግናለሁ።
እሺ አባቴ መልካም ቀን።